ዜሮ አንድ ነው።
Hello ጤና Hello።
ይስጥልኝ።
አብሮ ይስጥልን።
ሰናይት ከቺፕቺፕ ነው የምደውልልዎት።
እሺ።
የድንች order ነበሩት አይደለ? ዛሬ የሚረከቡት አዎ Okay፣ driver እየደወለልዎት ስልኮት እየሰራ አልነበረም። አግኝተውታል አሁን?
አሁን አግኝቼዋለሁ።
Okay፣ እሺ፣ እሱን check ለማድረግ ነው። እሺ፣
እሺ፣ እቃውን እሺ።
ተረክቧል?
ገና አይ አልተረከብኩም፣ እየመጣው ነው ብለዋል። ገና ነው።
Okay፣ እሺ፣ ድጋሚ ከደወለልዎት ያንሱለት። እሺ፣ እሺ፣ እሺ፣ እሺ፣ መልካም እሺ፣ ቀን።
ችግር የለም። እሺ፣ እናመሰግናለን ነው ሁላችን